አማን ነዋ።
አለን አለን። ሰላም ነው፣ እግዚአብሔር ይመስገን።
ምን እም፣ ትላንትና እንትን አድርገን ነበረ፣ system install አድርገን ነበር የእናንተን እና እ? እሺ ማን ልበል አንተን?
እኔ ተመስገን ተመስገን። የት ነበር?
አዳማ
እሺ
እና እንትን ንግድ ፍቃድ ምናምን አልተላከልንም። ቴሌግራም ላይ እየጠበቅን ነው።
እሺ finance ኦችን ለ finance ኦች ላክላቸውና ፋይናንሶች ነው የሚልኩልክ።
okay okay። እሺ እሺ እሺ መልካም ቀን።
እሺ thank